ጤና ይስጥልኝ።
አብሮ ይስጥልኝ። ምን ልርዳው?
ቴሌ የገባ ለማቋረጥ ነው ለማቋረጥ ነው።
እሺ ቻርጅ የቴሌ ዊን ነው ወይስ የመቶ ሰከንድ?
የመ- የቴሌ
የቴሌ ዊን።
አ ለማቋረጥ ነው።
እሺ ብር እየቆረጠቦት ነው?
አዎ
ስንት ስንት ብር ነው የሚቆርጥቦት?
ኧረ ስንት እንደሆነ አላየሁትም።
እሺ አንዴ መስመር ላይ ጠብቁኝ። በዚህ ስልክ ነው?
አዎ እሺ አንዴ መስመር ላይ ጠብቁኝ።
እሺ
hello አቤት ለማቋረጥ ወደ ኮከብ 985 ኮከብ አድርገው ከዛ ያቋ- ማቋረጥ ይችላል።
ኮከብ ዘጠኝ ሰማንያ አምስት ኮከብ 985
እሺ ከዛ ስድስት ቁጥር ይነኩና ከዛ ያቋርጣሉ።
እሺ እሺ መልካም ቀን።